ሰብል ሰርቪስ ሽጣ ተወሰነ እናቴ ሌሎች ሰራተኞች በሙሉ አጣርቼ አልጨረስኩም። ፌዴራል እኮ የከፈለው
hello hello እ አቤት አይሰማም
አለን እ፣ ይሰማል። መጣለህ?
እ የለም ቆይ እዚህ ጋር አንድ አንድ እዚህ ጋር በእናትህ እዚህ ጋር